ጤና ይስጥልኝ የቲኤስ የወረዳ መረጃ ማዕከል ባኮት የሚያንደርደውት
ከኮምቦልቻ ወደ አዲስ አበባ ፕሌን ፈልጌ ነበር።
እሺ ለምን ለእሁድ ለእሁድ
ለአንድ ሰው ነው አይደለም፣ ሁለት ትልልቅና የሁለት አመት ልጅ ሁለት
አንድ ዜግ ከኮምቦልቻ ወደ አዲስ አበባ ያሉኝ ወደ አዲስ አበባ እሺ ስንት ሰው ነው ያሉኝ ይቅርታ ሁለት ልጅ ስንት ሰው ነው ያሉኝ ሁለት እናትና የሁለት አመት ልጅ ሁለት
እሺ ለአራት ሰው ማለት ነው ለአራት ሰው ማለት ነው። ያው ይለያያል ብዬ ነው ዋጋው።
እሺ ደርሶ መልስ ነች ሜጃ ነው የፈለጉት አይ ደርሶ መልስ አይደለም፣ ቀጥታ ብቻ እሺ ለእሑድ ነው ያሉኝ ለእሑድ።
እሺ እያየሁልሽ
እሺ ቆይ እስኪ መጀመሪያ ሳልጠይቀው ናቸው
ሄሎ ወይ
ለማክሰኞ ነው ያለው በራ ለእስከ እስከዛ ድረስ ያሉት ሙሉ ናቸው።
ነው?
አዎ እሺ አመሰግናለሁ።
እሺ እኛም እናመሰግናለን። ተደውሉ። መልካም ቀን።
እሺ ሲጀመር ለእሑድ በረራ የለም ነው ለማክሰኞ